Hello, Hello, you're supposed to welcome letters.
Hello አዎ፣ ሁሉ ደንበኛ ነበር እሺ
እና እንትን ትላንት የተጫወቱት ጨዋታ አለ ግን አልተለቀቀም። ለምንድን ነው ያልተለቀቀው? እሱን ለመጠየቅ ነው።
ትኬት ቁጥሩን ይዘውታል?
አዎ ይዣለሁ።
እሺ ይንገሩኝ። ትኬት ቁጥር ዜሮ ስምንት ዜሮ ስምንት ሰማንያ አምስት ሰማንያ አምስት አሁንም ሰማንያ አምስት ሰማንያ አምስት
ስልሳ ስምንት ሰማንያ አንድ ስልሳ ስምንት ሰማንያ አንድ በኦንላይን ነው።
አይደለም በቲኬት ነው።
በቲኬት ነው?
እዚህ ቲኬቱን ይዤ ነው ያለሁት። አዎ።
እሺ እ ስልክ ቁጥሩን ይንገሩኝ።
ዜሮ ዘጠኝ ሰባ አራት ሰባ አራት
ሀያ ሶስት ሀያ ሶስት ሰላሳ ሁለት ሀምሳ ዘጠኝ
እሺ ይስተካከላል። ደብቁ እሺ እሺ